ጤና ይስጥልኝ።
ሰላም
ታፕ ፓክ ትወጣለህ እንዴ? ወደ ውጭ የሚወጣ
ምን አሉ?
ታፕ
የትኩስ ዴሊቨሪ ጋር ነው የደወልኩት።
አዎ፣ አዎ። ወጥ ምናምን የታሸገ የላችሁም? ወደ ውጭ ትኩስ ዴሊቨሪ እንኳን ለጊዜው ስራ አቁመናል።
በእውነት ይህ ትጠቆመኛለህ? ከይቅርታ ጋር ኦኬ ወጥ ማገኝበት ፓክ የታሸገ ወጥ Okay ወጥ እንኳን አላውቅም፣ ግን የታፑ food የሚባለው አለ። እሱ አዎ፣ ስልክ አዎ።
የላችሁም ግን እና Google search ላድርግ?
አዎ Google search አድርግና branch ኣቸውን ያሳያል። ታፑ food ላይ እሺ፣ thank you ወንድሜ፣ ያመሰግናለሁ በጣም እሺ፣ መልካም ቀን።